ጤና ይስጥልኝ። ሁሉ ስፖርት በእቁብ እንርዳው።
page ኣ page ኣችሁ ምንድን ነው? እንትንም አያደርግም deposit ም withdraw ም አያደርግም።
አዎ ምንድን ነው የፈለጉት እርሶ?
withdraw
እሺ withdraw ከሆነ branch payment ላይ ይግቡና
branch branch payment አዎ፣ branch የሚል አለ?
payment የምትል አለች አይደለ? withdraw ላይ አለ። አዎ።
branch payment እስኪ እዛ ውስጥ ይግቡና አዎ አለ።
እስከ አምስት ሺህ ብር የሚፈልጉትን እስከ አምስት ሺህ ብር ጽፈው withdraw ሲሉ ይሰጡታል። ኮድ ወደ ምን?
ይሰጡታል። ኮድ ነው የሚሰጡት።
okay ኮዱን ይዘው እ የቴሌብር ስልክ ቁጥሮን ይዘው እ ሙሉ ስሞ okay።
ቴሌብር ላይ ያለውን ሙሉ ስም አድርገው ቴሌግራማችን ላይ ላኩልን። የቴሌግራም ቁጥራችን ያውቁታል?
አዎ እሺ ያውቁታል? እዛ አዎ፣ ቴሌግራም አውቀዋለሁ።
ላይ ላኩልን። እሺ
እ የሚሰጠኝን ኮድና ስልክ ቁጥሬን ነው የምልከው እዛ ላይ
የሚሰጡትን ኮድ የቴሌብር ስልክ ቁጥርና የቴሌብር ላይ ያለው ሙሉ ስም
okay እሺ እሺ